አሉ ወስጄው ነበር።
ጤና ይስጥልኝ። ኢቴስ የጥሪ ማዕከል ጤና ይስጥልኝ። ለው hello፣ አቤት አባት።
ጤና ይስጥልኝ። ኢቴስ የጥሪ ማዕከል ነው።
ባለፈው ይኸው ልደውለን ነበር እና መቄዶንያ አንድ በጣም ታማሚ ነበረብኝ እና ብዙ አመት ይል በጣም እኔ አብሬ ለፍቻለሁ። ጫንም ይዣለሁ። በጣም በቃ ሰዎችም እያገዙኝ እዛ ጸበል ቦታ በጣም በቃ ከአቅሜ በላይ ነው። በእናትህ እና አንድ ሰላሳ ዘጠኝ አመት ይሆነዋል እድሜ
okay ይሄ ከ flight information ጋር የተገናኘ ላይ ከ flight ጋር ከበረራ ጋር የተገናኘ information ነው ይሄ ቀጥታ ስልክ መስመራችን። ስለዚህ ከ መቄዶንያ አይደለም አይደለም አይ አይደለም፣ መቄዶንያ አይደለም። ከ flight ጋር በተገናኘ ለ customer ኦች ለመንገደኞች information እና የተለያዩ አገልግሎቶችን የምንሰጥበት line ነው። ይሄ።
ይቅርታ እሺ፣ ወንድሜ እሺ ስለደወሉ እናመሰግናለን።